አቤት ከችፕ ነበር የምንደውልልህ።
እ ከችፕ ነበር የምንደውለው። ችፕ
okay
እሱ order አድርገውን ነበረ ሽንኩርት
እና
እና ስንት እያነሳልን አለ። እርሶ መረከብ ይችላሉ
ኧረ ወይ ሌላ ደርሰው ቦታ ማግኘት ይችላሉ።
ዛሬ አልችልም። በቀን እኔ አመለክታለሁ።
በቃ ስለዚህ ለሌቀና አስተላልፎ ይመለስ።
እሺ እሺ እሺ መልካም